ጤና ይስጥልኝ አሪፍ ነኝ ማለት ነው። የባንክ መረጃዎች
ትናንት ከሜላ ቤት ላይ አሪፍ ቤ ብር አውጥቼ ነበርኩኝ።
ከየት ቤት ይጋሉኝ?
ከሜላ ቤት ሜላ ቤት።
አዎ።
እሺ
አሪፍ ቤ ደግሞ እንትን
ወደ ቴሌ ብር አይዲ ነው ነገር እ ወደ ቴሌ ብር ነው withdraw ያደረጉት?
በአሪፍ አሪ- ባል- እንትን የአሪፍ እና ሳንቲም አለ አለ ሳንቲም ጋር ያለ አለ እዛ አዎ በአሪፍ ፔይ በኩል አድርገው ወደ ቴሌ ብሮት እንዲገባ ማለት ነው።
ወደ ቴሌ ብር ነው የገባው ማለት ነው።
አዎ ምክንያቱም አሪፍ ፔይ ባንክ አይደለም just transaction ኑን ነው facilitate የሚያደርገው ከሜላ ቤት አይ አወጣው ወደ እንትን ቴሌ ምንም ስላልጠየቀኝ እንትን ዝም ብሎ transfer successful ሆኗል ምናምን ስላለኝ በቴሌ ብር ደግሞ ምንም እንትን message ወይ short message ምናምን የደረሰኝ ነገር ስለሌለ እስቲ check አድርግልኝ እንትን ቴሌ ብሩን መግባቱና አለመግባቱን እሺ። ያው check የሚያደርጉት ሌሎች group ኦች ናቸው። ሙሉ መረጃ ከእርስዎ ልውሰድና እኔ ሪፖርት ላድርግሎት።
እሺ ሙሉ ስም ይንገሩኝ፣ የቴሌ ብሮ የተመዘገበበትን።
ከድር ማህሙ እ፣ እ፣ አብዲ ቦቆር ጉሌት ማን አሉኝ? አብዱ
አብዲ አብዲ።
ቦቆሬ
ሄሎ
አዎ አብዲ አብዲ ቦቆሬ ቦቆሬ ፒ ቦቆ- ኦ ኬ እሺ።
አር ኢ ፒኦኬ።
ቢ ፎር አር ጉድ ኢ።
ማለት ነው እሺ
ቦቆሬ ጉሌት ይላል ቡላይት። እሺ ስልክ አዎ፣ ቁጥሩ ስልክ አሁን ስልክ ነው።
የደወሉበት ነው የቴሌ ብሮ።
አዎ አዎ እሺ አዎ።
ምን ያህል ብር ነበረ ለማውጣት የሞከሩት?
ሁለት ሁለት መቶ
እሺ ቀኑ መች ነው ያሉኝ?
ትናንት ትናንትና። እሺ የነገሩን መረጃዎች እኛ መዝግበናል። አሁን ደግሞ በምሰጦት ስልክ ቁጥር እርስዎ ዊዝዶ ያደረጉበትን ከዛው ከ betting site ኡ ላይ screenshot አንስተው ይልኩልናል ቴሌግራማችን ላይ እሺ
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ አንድ ሀምሳ አምስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ሀምሳ አንድ
ዜሮ አንድ ሀምሳ አምስት
ቆይ እንትን ዜሮ ዘጠኝ የመጨረሻው ላይ ዜሮ አንድ ሀምሳ አምስት ነው።
አይ ዜሮ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ልክ እ፣ ትክክል ነኝ?
ስንት አሉኝ? አስራ ሶስት ብላ ዜሮ- አዎ አስራ ሶስት አየህ ሀምሳ አንድ ከዛ ነው።
ዜሮ አንድ ሀምሳ አምስት
እሺ
በዚህ ዜሮ ቁጥር አንድ ሀምሳ ቴሌግራም።
አምስት አምስት አዎ አይ።
የመጨረሻው እነሱ ነው።
I think ይሄ ያን ይላኩልን ቴሌግራም ላይ።
አይ እሺ ሌላ የምረዳዎት ነገር አለ?
የለም ሌላ ነገር ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት ድምፅ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ thank you